ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ We Plus ነበር የደወልኩት።
እሺ ምን ነበር?
እ፣ ባለፈው app ላይ ተመዝግባችሁ ነበረ We Plus Solution
ምን We Plus Solution እ፣ app ላይ ማለት ነው።
አራት ሰዓት ተሻልና
Okay እንደተመዘገቡ system ኡ ስላሳየን ነበር
ከሳራኔ ያልተመዘገብኩ ነው። እሺ ምንድን ነው የምትሰሩት እናንተ?
ምን ሹፌር ነው?
ሹፌር ነው። እሺ እሺ ይቅርታ